ጤና ይስጥልኝ ወደ አቢሲኒያ።
ጤና ይስጥልኝ ሜሊዳን እባላለሁ ከአርሲ ነበር የምደውልልዎት።
እሺ እሺ የእርስዎ ስም ማን ልበል?
ሳምራዊት
እሺ የአሪፍ ፖስታሽን ለተወሰነ ጊዜያት እና የትራንዛክሽን እያየንበት ስላልሆነ ለጊዜው ሊወሰድበት መስሎት የሚያወሩት አይሰማም፣ ይቅርታ ይቆራረጣል።
ይሰማዎታል አሁን? እሺ እሺ አሁን አውቀናል።
ይሰማል?
አዎ እሺ በአሪፍ ፖስት ማሽን ላይ ምንም አይነት ትራንዛክሽን ለረዘም ላለ ጊዜ ላለን የ POS ኑ ሊወሰድ ነው። እ፣ transaction ይኖራል እ፣ ብለው ባሰቡ ጊዜ መልሰው መውሰድ ይችላሉ እና አዎ።
እሱን ለማሳወቅ ነበር የደወልነው።
እሺ ፋይናንሶችን ጋር ትደውላላችሁ?
እሺ እ፣ ማሳወቅ ይችላሉ በእርስዎ በኩል ለእነሱ ወይስ- ይቻላል። እሺ እሺ እሺ እና POS ማሽኑን charge አድርገው ቻርጀሩን አዘጋጅተው ይጠብቁን።
እሺ እሺ እሺ እናመሰግናለን። መልካም ቀን።
አሜን።